ወንበዴውን ጀበርናውን ወርሶ ሰንዝሮ ማይመልስ ወርዶ ማይረታ በላይን ያለ ሰው ከታጠቃ አይፈታ። እንግዲያው ማን ደፍሮኝ ቢሞክረኝና የስመ ጥሩ ሰው የበላይ ነኝና ልቤ ፍቅር ሰራ አባይ ወዲያ ማዶ የበላይ እየዘ ጎጃሜዋን ወዶ አቤት ልክ እንደ ጀግና ሰው ምንኛ በረታው ሆይ ሆይ ሆይ ሆይ ምንኛ በረታው ምንኛ በረታው ጎጃም ተሻግሬ ጎበዞኜ መጣው ሆይ ሆይ ሆይ ሆይ ጀግና ሆኜ መጣው አንቺ ልጄ መጣው እንግዲያው ያውልሽ ውሰጅኝ ማርኪና ሆይ ሆይ ሆይ ሆይ ውሰጂኝ ማርኪና ውሰጂኝ ማርኪና እንደፈለግሽ አርጊኝ የበላይ ነሽና ሆይ ሆይ ሆይ ሆይ የበላይ ነሽና ጎበዝ ነሽና ደሜዋ አድማሜዋ ደሜዋ አድማሜዋ አንቺ ጎጃም ጥንቅሽ እንዴት ነሽ ማሬዋ ጋምዬ ነይ ጋምዬ ጋምዬ ነይ ጋምዬ ደፋር አርጊው ልቤን እንደ በላይዬ ጋምዬ ጋሜዋ ወይ ደምዬ ወይ ደምዬዋ እሰይ ስባቤዋ እሰይ ስባቤዋ ወይ ስባቤዋ እሰይ ስባቤዋ ሁልጊዜ ከፍ ብለሽ የምትቀመጪው የበላይ ሆነሽ ነው የምትመረጪው። በላይ የመረቀው ሀገሩ ነው መሰል ቢወለድ ጀግና ሰው የሚያስጠራ በድል የበላይን ጸባይ ይዘዋል ሰዎቹም ለፍቅር ነው እንጂ ለጸባይ ማጩም ነካ አትበሉኝ ማን ሊለካኝ ደርሶ ክንዴ ጎራዴውን ጀበርናውን ወርሶ ሰንዝሮ ማይመልስ ወርዶ ማይረታ በላይን ያለ ሰው ከታጠቃ አይፈታ። እንግዲያው ማን ደፍሮኝ ይሞክረኝና የስመ ጥሩ ሰው የበላይ ነኝና ልቤ ፍቅር ሰራ አባይ ወዲያ ማዶ የበላይ የንዘ ጎጃሜዋን ወዶ ዙሪያ ዳር ድንበሩን አፈሩን ኩሩበት ሆይ ሆይ ሆይ ሆይ አገሮ ኮሮበት እንደግማሩበት እነ በላይ ናቸው የተወለዱበት ሆይ ሆይ ሆይ ሆይ የተፈጠሩበት ታሪክ የሰሩበት ከእንግዲህ ጎጃም ላይ ምን ተሰራ አትበሉ ሆይ ሆይ ሆይ ሆይ ምን ተሰራ አትበሉ ምን ተሰራ አትበሉ ታሪክ ጠይቃችሁ በላይ በላይ በሉ ሆይ ሆይ ሆይ ሆይ ጀግናው በላይ በዶ ጎበዝ ወዳድ ሁሉ ደሜዋ አድማሜዋ ደሜዋ አድማሜዋ አንቺ ጎጃም ጠንቅሽ እንዴት ነሽ ማሬዋ ጋምዬ ነይ ጋምዬ ጋምዬ ነይ ጋምዬ ደፋር አርጌው ልቤን እንደ በላይዬ ጋምዬ ጋሜዋ ጋምዬ ጋሜዋ እሰይ ስባቤዋ እሰይ ስባቤዋ ወይ ስባቤዋ እሰይ ድማሜዋ ፍቅርና ተድላ እኒህ ጎጃሜዎች ልዩ ጣዕም አላቸው። የንቦች እንጀራ ማር ያበላቸው አቤት